ሰላም ጤና ይስጥልኝ በሽቤት
ጤና ይስጥልኝ ሰላም ነዎት?
እግዚአብሔር ይመስገን። ምን ልርዳዎት?
እንትን ትኬት ቆርጬ ነበርና አንዱን አቅ- አቅልቶ ሌላውን ነጭ ታደርገዋለህ። ለምንድን እህ እ?
አንዱን አቀልቶ እሺ ሌላውን ነጭ አደረገው።
እሺ cashier code ዷን ትነግረኛለህ?
እም?
cashier code ዷን ንገረኝና check ላድርግልህ።
እሺ።
hello
አቤት።
cashier code ዷን ከታች ታገኛታለህ።
ከስልክ ቁጥሯ ላይ ነው። አስር እ? አዎ አስር አስራ ሁለት ከታች እሺ አስራ ሁለት አስራ ይቅርታ እሺ hello
እሺ ጨረስሽ?
አስራ አስራ ሁለት
ሁለት እ ዜሮ አንድ ዜሮ አንድ ዘጠና ዘጠና ስድስት ሰባ ሶስት ሰባ ሶስት አንደኛው ደግሞ ሁለቱም ነው እንደዚህ ቆይ አንዴ ይችኛዋን update ላድርጋትና ትነግረኛለህ። hello ያላለቀ ጨዋታ አለው እኮ ገና አምስት ጨዋታ ብቻ ነው የተካሄደው እና አምስት ጨዋታ።
ከዛ ውስጥ አንዱ lost ነው የአስ ሞናኮ ከኦሎምፒክ ምናምን የሚለው እሱ lost ነው። ሌሎቹ ደግሞ win ናቸው green ነው። ሌሎቹ ደግሞ ገና አልተካሄዱም።
አልተካሄደም።
አዎ ዛሬ ምናምን ነው የሚጫወቱት ገና
ማለት ነው።
እ እሺ ዛሬ ነው ሁለቱንም እንደዚህ ልጠይቅ ልቆይ ልጠብቅ እስከዛ እየሆነ እሱም እንደዚህ አይነት ትኬት ነው ንገረኝ እሺ አዎ።
check ላድርግልህ ተመሳሳይ ነው እንትኑ አ- አ- አስራ ሁለት
አስራ ሁለት ዜሮ አንድ ስንት ዜሮ አንድ ዜሮ አንድ ዘጠና ሰባት ዘጠና ዘጠኝ ስንት አልከኝ ድምፅ ራቀ ዘጠና ሰባት ዘጠና ሰባት ዘጠና ዘጠኝ ዘጠና ሰባት ዘጠና ዘጠኝ ይሄም ገና ያልተካሄደ ጨዋታ አለው እሺ ጠብቅና ሲያልቅ update እናደርገዋለን ይሄ ሁለት lost አለው already ሁለት አ?
አዎ
ጥሩ እሺ እሺ እሺ መልካም ቀን እሺ አመሰግናለሁ እሺ